ሄሎ ሰላም ጤና ይስጥልኝ ሚስ bet እንዴት ነሽ? ሰላም ነሽ?
እግዚአብሔር ይመስገን ሰላም ነው።
እኔ የምልሽ እ፣ የሆነ ችግር አጋጥሞሽ ጠይቀሽ ነው።
እሺ ያለፈ ትላንት የስፔን ጨዋታ ነበር ምን አልከኝ?
እ፣ የስፔን ጨዋታ ነበር።
እሺ እሺ ጨዋታው ሁለት ለአንድ ነው ያለቀው።
እሺ
under three point five ነው ያልኩት three point five ነው ያልኩት።
እሺ ከሶስት በታች ማለት ነው።
አዎ ቀይ ያሳያል።
ስንት ነበር አንተ ያልከው?
ሶስት ነጥብ አምስት እሺ አይ እንትን የገባው ስንት ነው?
ሶስት ነው ሁለት ለአንድ total ያል total ነው total አዎ፣ ነው ያልከው ወይስ team one አዎ፣ ወይስ under።
team two ነው?
under under እኮ under ሆኖ ለ team one ነው ለ team two ወይስ አጠቃላይ total ነው ያልከው?
total ነው።
okay እሺ ትኬት ID ውን ትልክልኛለህ? እንደዛ ከሆነ ልክ ነህ።
እሺ እንደዛ ነው ያልኩት። እንደገናም ደግሞ ሌላም አለ። ለምሳሌ አሁን የማንቸስተር እና የቶትናም ድምጽ የኒውካስል ግን ርቆኛል በጣም የማንቸስተር እና ኒውካስል እሺ
እ፣ አምስት ነጥብ አምስት under ነው እሺ ግን እ፣ ያለቀው አንድ ለባዶ ነው።
okay እሺ በቃ እንደዛ ከሆነ የሁ- ሁለቱንም ትኬት ላካቸውና ምኑ ነው የምልክልሽ?
ትኬት ID ውን ወይም ትኬት cashier ID።
code ኡን እሺ cashier code ኡን እንትን ትክክል ትክክል አይደለም ውጤቱ የተቀመጠልኝ አሸንፍ ያለው ብለህ ላክልኝ።
እሺ በቃ ልካለሁኝ።
እሺ አባቴ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ።
እሺ አባቴ።